ሄሎ
ሄሎ ኤርስጥልን ቤስት ቤል
የሆነ ቤቲንግ ቀልጦብኝ አረንጓዴ አረንጓዴ ነጭ ሆነ። አንዱ አልበራልኝ አለ።
እስቲ ንገረኝ። ካሸር ኮዱን ይዘህ ከሆነ ልንገርሽ።
ካሸር ኮዱ ነው።
እሺ አስራ ሶስት እሺ
ዘጠና ዘጠኝ እሺ ሰማንያ ሁለት እሺ
ሰባ ስምንት
የመጨረሻው ነው እኮ ያልበራው አይደለ? እሺ። ቅድም ደውለህ ነበር ዘግተኸው ነው። እስቲ እንየው። ጨዋታው አልቆ ነበር።
አይ እስካሁን ሳደርገው የለም፣ ግን ያው እጅ- ከትናንትና ወዲያ ነበር ያለቀው።
እሺ ቼክ አድርጌ እደውልልሃለሁ በዚህ ቁጥር።
እሺ